ሄሎ
ሄሎ፣ ጤና ይስጥልኝ።
አዎ ስልጥ ከችፕችፕ ነበር ምደውሎት።
እሺ
እ አሁን አዳ ታደለች የምትባል ግሩፕ ላይ ለአምስት ኪሎ ከፍለው
ምና ሄሎ ወይ ይሰማኛል።
ታድልች የምትባል ግሩፕ ላይ አቮካዶ እ ወዳጅ ነበር ጆይ የአምስት ኪሎ እ- እሺ
እ በስተት ነው ያልኩት።
እ?
በስተት
ስልክ ድምፅሽ ግን ይቆርጣል።
አይሰማም።
ይቆርጣል ድምፅ አሁን